ಇಲ್ಲ ಇಲ್ಲ ಇಲ್ಲ ሰላች ሰላም እንዴት ነህ?
ይመስገን ማርኒንግ ሰብ ካሽ ሬጅስተር እ
ካሽ ሬጅስተር እ
ዋርኒንግ ሰጥቶኝ ነው።
እሺ ዋርኒንግ ፍሮም እና ኢአርሲኤ ይላል The financial data does not transfer to server ይላል። Please contact የሚል ነው ያየሁት።
እሺ ማሽንና ደብተርን ይዘህልን ትመጣለህ። ገቢዎች አስመዝግበህ
እሺ